Thank you ሊደርች
ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው።
አይደል ይጥላል deposit አድርጌ ነበረ። ማታ ጋር ብሩን በአየር ላይ ይዞብኝ ቀረ።
deposit ሲያደርጉ የተላከሎት ከቴሌብር message አለ?
text የት- አይ አሁን text ኡን አጥፍቻለሁ አጥፍቻለሁ፣ ግን deposit አድርጌ በአየር ላይ ነው የቀረብኝ።
እሺ text ኡ ስለሚያስፈልግ ወይ ደውልና ወይ ደግሞ application ኡ ላይ ገብተህ ደረሰኝ አውጥተህ ላክልን ቴሌግራም ላይ።
እሺ እሺ